አማርኛ እንግባባ።
ሰላም ሰላም፣ ጤና ይስጥልኝ። ቤት ነህ?
ሰላም ነው።
ሰላም፣ እንዴት ነህ?
account ለመክፈት ነበር እና ስከፍት እምቢ ይላል።
password ኡ ነው።
አዎ እሺ እ ምን ማድረግ አለብህ መሰለህ? አንድ capital letter፣ አንድ small letter።
መጀመሪያ አዎ ከዛ ይሄ special character ኦች ለምሳሌ እንደ መሰላል፣ at ምናምን ትጠቀምና ከዛ ቁጥር ላይ መጀመሪያ ካፒታል ነው።
capital letter፣ small letter እሺ capital ና small letter ቅልቅል ትጠቀምና ከዛ special character ኦች ትጨምርበታለህ፣ የ at ምልክት እሺ እሺ ከዛ ቁጥሮች አድርገህ አጠቃላይ ስምንት digit መሆን አለበት።
እሺ thank ካልሰራልህ ደውልልኝ።
እሺ አመሰግናለሁ።
ችግር የለም።
እሺ